ጤና ይስጥልኝ ቤት ቤት ይቦራ ነኝ። እባክዎ ምን ልርዳዎ?
ትናንት ማታ ከቴሌ ብር deposit አድርጌ እሺ ከቴሌ ብር ወጣ፣ ግን እንትን ላይ ቤት ቢል ላይ አልገባም እስካሁን።
ም- message ኡ ልከልናል፣ የ deposit message ኡ።
አዎ screenshot አድርጌ ልኬያለሁ ቴሌግራም ላይ እሺ የቴሌ ብር ቁጥርህን ንገረኝ።
ዜሮ ዘጠኝ አርባ ስምንት እሺ
ስልሳ ሁለት እሺ ሰባ ስምንት ሰማንያ ስድስት መቶ ሀምሳ መቶ ሀምሳ ብር ሁለት ቦታ ነው።
እሺ ዳንኤል ሞላ ነው።
አዎ እሺ በቃ ለቻፓ እናሳውቃለን። ትንሽ ጠብቀን እሺ።
እሺ።